ጤና ይስጥልኝ። ማን ይባባል?
ሄርሜላ እባላለሁ።
እሺ
ከፍቅረኛ ጋር ለመዝናናት ቦታ ለሞ እንትን ለማለት ነበር።
ምን
ቦታ የመዝናኛ ቦታ እንድጠቁሙኝ ነበር።
የት አካ- የት ነው የፈለጉት?
ወደ ጦር ኃይሎች
ሆቴሎች ነው የፈለጉት? ጦር ኃይሎች አካባቢ ሆቴል እ?
ሆቴል ነው የፈለጉት? ምንድን ነው የፈለጉት? ወደ ጦር ኃይሎች አይ እ፣ መናፈሻ ነገር
ወደ ጦር ኃይሎች እኮ መቤት መናፈሻዎች የሉም።
እሺ፣ አይ እኔ አላውቅም ካለ
አትላስ እ?
ወደ አትላስ ነው ያልነው።
ወደ አትላስ እሺ እሺ